hello ወይ እንዴት አደርክ?
እንዴት አደርሽ?
አለን አለን አለን። order ወጥቶብኝ ነበር።
ስም ማን ነው?
ሙሉ አለም
ሙሉ አለም። ከየት ነበር የወጣብህ order?
ሜክሲኮ ጎል ዳኮት ካርት ከጉት ሙሉ አለም።
አቤት አቤት።
ትሰራዋለህ እንዴ?
እንደ ዛጎት ካፌ ለገሀር ነው የሚሄደው።
እከ ከጉት ከቦሌ ማለት ነው። ትሰራዋለህ ኖ የቦሌ አይደለም የሜ- የሜክሲኮ ብራንች ነው።
እኮ እንዲወጣልን። አሁን ሙሉ አለም ምንድን ነው እያልከኝ ያለኸው ታዲያ?
የቦሌው ነበረ
ኤርሚ ከየት ነው የሚነሳው?
ከቦ የሚነሳው ቦሌ እንትን ነው ሜክሲኮ ነው የሚለው እዛ ላይ ያየሁት መሰለኝ።
ከሜክሲኮ እኮ ነው ታዲያ። ሙሉ አለም አሁን ለምንድን ነው ታዲያ ከሜ- ወጣብኝ ያልከኝ?
ከሜክሲኮ ከሜክሲኮ ለገሀር እኮ እሺ ምን ምን ምን ወጣብኝ እንዲሆንልህ ነው?
ወጣብኝ።
ወጣብኝ አ ትሰራዋለህ ወይ ነው የምልህ እኔ።
አዎ አዎ፣ ቦሌ ስትይኝ እኮ እንትን ብለሽኝ እኮ ነው።
እሺ እሺ።
ሙሉ አለም አንተ የት ነህ? ከሜክሲኮ እኮ ነው የሚነሳው እያለ ነው ዲስፓቸርክ።
እኮ ከሜክሲኮ አለ የሚነሳው ከሜክሲኮ ለገሀር። እኔ ሜክሲኮ ላይ ነው ያለሁት።
እሺ እሺ በቃ የ- ሙሉ አለም እሺ።
ሙሉ አለም አቤት አቤት።
የአባትህን ስም ንገረኝ።
ፋሲል ፋሲል አ ፋሲል። እሺ ይገባላል።
እሺ